የኔ አሁን ያው ነው አዎ፣ አሁን አሁን መጥቷል።
ቲቪ ላይ መጣ።
አዎ ቲቪ ላይ መጥቶ ነበረ። አትታሽ ነው አይደለ?
አይ አትውጫ ነው አዎ መጥቷል።
ስለተቀሰርታል ማለት ነው።
አዎ ካሽር ሁሉም ላና እንትን አትስታኪልኝም ፕሪንተር
ችግር የለውም። አሁን ካሸሩን ዘዝሞሎ እዚህ ጋር መጫን እንችላለን።
እሺ ምን ላድርገው?
የካሸሩን እልክልሃለሁ። አይ በቃ ይሄንን ነው ልጫናውና አዎ የ cashier ኡን እልክልሃለሁ።
በዚህ ስልክ ላኪልኝ። እሺ አድላርግሽ ወይ እ፣ አይ ችግር የለውም። እንትን በቃ።
okay፣ በዚህ ስልክ ነው በሀያ አንድ ቤቱ።
አዎ ላኪልኝ። አዎ okay በቃ እሺ፣ በሀያ አንድ ቤት እልክልሃለሁ።
እሺ እሺ